ሄሎ ሄሎ ጤና ይስጥልኝ።
አቤት።
ከአሪፍ ፔ ነበር ምደውልሎት።
አዎ አዎ፣ አውቄያለሁ አውቄያለሁ። እና አዎ አሁን ደውለውልን ነበር።
አዎ
አ፣ የእርስዎን transaction እኛ ጋር ማግኘት አልቻልንም እና ሁሉ ስፖርትን ቢያናግረው የተሻለ ነው።
ለምን ማለት ከኛ ጋር ስፖርት አልተገኘም። ወደኛ ወደኛ እንዴት?
አልገባም።
አሪፍ የቀረው ሁሉ
እ
አሪፍ ፔ ነው። አዎ ይሄ አሪፍ ፔ እኮ ብሎ እኮ message እኮ ደርሶኛል።
የእርስዎ transaction ወደኛ ገቢ አልሆነም። ስለዚህ የሚያናግሩት አሁን ሁሉ ስፖርት ነው። ሁሉ ስፖርት ጋር ነው የቀረው የእርስዎ ገንዘብ።
በእውነት ስለዚህ እነሱ ናቸው ማስተካከል። አዎ እነሱ ናቸው ማስተካከል የሚችሉት።
እሺ እሺ
active እንዲያደርጉሎት ያሳውቋቸው።
እሺ እሺ እናመሰግናለን። መልካም ቀን።